Hello, tenés Selim Hello.
Helebin Abi.
Perdón.
Selim Millet Sadat Helebin. Helebin ነው የምንለብሰው።
እንትን ዋና ሰገሌ የሚሳፍራ በለጭ በርበር
ቆይ አንድ የመስመር ላይ ጠብቁኝ እሺ። አንድ የመስመር ላይ ጠብቁኝ ላገናኝ።
አቤት
ሄሎ
ሄሎ ሰላም ጤና ይስጥልን።
እንትን ሰገሌ የሚሳፍራ በለጭ በርበር ሰገል ሰገል ተሜፍረት ደውላ
ሰገል ሰገል ተሜ ሁር እ
እስ